እስካሁን የራስሽን ቪዲዮ እያየሽ ነው? ጌታ ሆይ የራሷን ቪዲዮ ብቻ ነው የምታየው።
ሄሎ Hello፣ ጤና ይስጥልን።
ወይ
ከ We Plus Solution ነበረ ምደውልልዎት።
ከምን ከ We Plus Solution We Plus Solution ከሚባል application application ላይ app ላይ ተመዝግበው ነበር አይደል?
አዎ አዎ አዎ አዎ፣ አሁን የተመዘገቡ service ኦችን አሁን ላይ system ላይ active እያደረግን ነበረና አንዳንድ መረጃዎችን ያልተሟሉትን ለማሟላት ነበረ። በምንድን ነበረ የተመዘገብሽው አንቺ?
ከምን እ? በምን ምን አልሽ?
አገልግ- በምን አገልግሎት ነበር የተመዘገብሽው?
እ፣ በጥፍር ቤት
በፀጉር ቤት ነው። ጥፍር ቤት ጥፍርና ይለሽ ጥፍር? እሺ እሺ፣ ስም አለው
እ፣ አዎ ኔም ባይዚ እ?
ኔ- ኔም ኔንት ኔም እና ባይ ከዛ ዜድ አይዚ
እ፣ ኔንት እ፣ ኤንቲ ወይ ወርጄ ልደውልሽ ባጃጅ ስለሆነ አይሰማኝም።
እሺ፣ ወይ ደውል ደውይልኝ። ከስንት ደቂቃ